Hello ጤና ይስጥልን ቤስት ቤት
እንትን ገንዘብ ቻፓ ውስጥ deposit አርክቼው ነበር፣ እስካሁን አልገባልኝም።
እሺ ስልክህን ንገረኝ።
ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ አስራ አምስት ሰማንያ ሶስት ሰማንያ ሶስት
አርባ ሰባት ሀያ ዘጠኝ አርባ ሰባት ሀያ ዘጠኝ እሺ
መጉኒ ስንት ብር ነው?
ሶስት መቶ
መቼ ነው?
ትላንት ይሄ እንትን ዜሮ ሲቪ ያለው ነው። ሲቪ ያለው ነው። game game ያለው ስልኩን ልንገርሽ። game ኡ አዎ የቤስት ቤት ስልክህን ንገረኝ።
እሺ ዜሮ ዘጠና አምስት ዜሮ ዜሮ ዜሮ ዘጠኝ አስራ አምስት ዜሮ ዜሮ ስልሳ ሰባት ስልሳ ሰባት ዜሮ ስድስት ዜሮ ስድስት እሺ
ትላንት ጠዋት አምስት ሰዓት ነው እዛው ነበር።
እሺ process ላይ ነው። Deposit text ደርሶሃል አይደለ? ስታስገባ ሶስት መቶ ያስገባህበት text ደርሶሃል አይደለ?
አዎ ደርሶኛል።
እሱን ቴሌግራም ላይ ላክልን።
ላክቻለሁ። ትላንት ይብራ እሺ ቆይ ጠብቀን ላክቻለሁ።
ቴሌግራም ላይ ስም ማን ነው?
ሁሴን ሁሴን አለ ሁሴን አለ። የቴሌግራም ቁጥር ንገርሽ
ሁሴን
አሊ
እስኪ የቴሌግራም ስልክህ ንገረኝ።
ዜሮ ዘጠኝ አርባ ስምንት ዜሮ ዘጠኝ አርባ ስምንት ሀያ ዘጠኝ ሀያ ዘጠኝ ሀያ ሶስት ሀያ ሶስት አስራ ሶስት
እስኪ በዚህም አላገኘሁትም። ቴሌግራም ላይ እስቲ hi ብለህ ላክልኝ እና እ ሪፖርት መደረጉን check ላድርግልህ።
ላ- ለአሁኑ አልያዝኩም። አይ የቴሌብር ሲም አልያዝኩም። አሁን እ የቴሌብር የቴሌግራሙን ቁጥር አሁን አሁኑ አልያዝኩም።
እም፣ እሺ በሱ ነበረ check ማድረግ የምንችል የነበረው።
አይ ትናንት ላይ ለክቼው ነበር። በዛው ላክ message ኡን ላክልን ብላ እንግዲህ ላ- message ኡን ላክቼው ነበር።
አዎ እ እስቲ የቴሌ ብሩን ስልክ ድጋሚ ንገረኝ።
የቴሌ የቴሌብር የሲቢ ብር ቲቪ ብር ዜሮ ዘጠኝ አስራ አምስት እሺ
ሰማንያ ሶስት ሰማንያ ሶስት
አርባ ሰባት አርባ ሰባት ሀያ ዘጠኝ ሀያ ዘጠኝ አሁን ድጋሚ መላክ አትችልም፣ ብዙ እ contact ኦች ስላሉ ነው።
message ኡን እንደገና ልልክ አዎ
ይርቅብኛል፣ ግን ልክ አለሁ እሺ እሺ፣ እናመሰግናለን።